የተቀበልኩት እኔ ነኝ። ከእሷ ጋር ነው ወደ መሰለኝ። አሁን አሁን እኛ ጋር የለም።
ባለውልሽ እቃው ዶር መጥቶ ነበረ። አንድ ጎደለብን ሰው።
እሺ፣ ስልክ ቁጥሮትን ይነግሩኛል? ወጥረጉበት።
አሁን የደወልኩበት
እሺ፣ መስመር ላይ ጠብቁኝ። ምን አይተም ነበር የቀረቡት?
ነጭ ሽንኩርት አምስት ነበረ። አንድ ኪሎ የለም።
okay፣ አንድ ኪሎ ይጎላል።
አዎ እሺ፣ ለነገ ላስተላልፍልዎት። ነገ መቀበል ይችላሉ አይደል?
አ፣ ይችላሉ። ችግር የለም።
እሺ፣ እሺ፣ ነገ ይመጣል።
በቃ እሺ፣ እሺ፣ እናመሰግናለን። መልካም ምሽት።